ጤናስጥልኝ ኢቴሲ የበራ መርጃ ማዕከል ባንክ ምንረዳው
አየር መንገድ ትኬት ማወቅ ፈልጌ ነበረ ከአዲስ አበባ
ወዴት
ከባህር ዳር ከአዲስ አበባ ባህር ዳር አዎ።
ለመቼ ነው የፈለጉት
አይ ማለት አሁን ያለበትን ዋጋ አላውቅ ነበረ። ስንት ነው አሁን ያለው ዋጋ?
መሄጃ ብቻ ነው አዎ መሄጃ።
እሺ አንድ ደቂቃ ሌሎች እሺ
አምስት ሺ ዘጠና አምስት ብር
እ፣ ያው ቆርጬ ብሰነብት ይቀንሳል?
ምን አሉኝ እ፣ ማለት ቆርጬ ብሰነብት ሳምንት ምናምን ሊቀንስ ይችላል?
አይ ሳምንት ወደፊት አድርገው ነው መቁረጥ ያለብን አሁን ለሀ- ለሐሙስ እ፣ አራት ሺ ስምንት መቶ አራት ሺ ሰባት መቶ ሀምሳ ስምንት ብር ነው
በታው ለምሳሌ ሳምንት አሁን ዛሬ ቆርጬ አሁን ለሚቀጥለው ሳምንት ምናምን ማለት ነው።
አሁን ለዛሬ ሳምንት አራት ሺ ሰባት መቶ ሀምሳ ስምንት ብር ነው
እሺ ይሄን ልጠይቅ ብዬ ነው።
የሶስት መቶ ምናምን ብር ቅናሽ አለው ከዛ በታች አይቀንስም አይቀንስም። አራት ሺህ ስንት ሰባት መቶ
ሀምሳ ስምንት እሺ እሺ፣ አመሰግናለሁ። እሺ፣ ይሄን ለመጠየቅ ብዬ ነው።
ስለደወሉ መልካም እሺ መልካም። እሺ እሺ